እንትን ቴሌ ብር መስመር እምቢ ብሎኝ ነው።
አዎ ቴሌ ብር እየሰራ አይደለም።
አ
እየሰራ አይደለም።
አ እስከ መቼ ነው እንዲህ የሚለው?
እ አሁን ይስተካከላል ግን ይቆያል ትንሽ።
እሺ ብር ምናምን deposit deposit ነው withdraw ነው?
deposit deposit deposit ነው።
አ የሄሎ ካሽ account የለዎትም?
ሄሎ ካሽ account የለኝም።
እሺ እንደዛ ከሆነ እስኪገባ ይጠብቁ ይመ- እስኪመለስ ድረስ
እሺ እሺ